ጤና ይስጥልኝ አሊባባ።
ጤና ይስጥልኝ። ፒካፕ አይተን ነበር አሁን።
ምን አሉኝ አባት?
pickup pickup አይሱዙዋ አለች?
ፒካፕ አይሱዙዋ አዎ አዎ አለ አለ። የት ነው ማየት አዎ።
የምንችለው?
ምን አሉኝ አባት?
የት ነው ማየት የምንችለው?
ስምንት መቶ ሺህ ባንክ እና- እናውጣለን ያልነው ነው አይደል?
አዎ አዎ
አዎ አለ አባት።
ነው እኮ የት መጥተን እንየው?
እሺ መ- መስቀል ፍላወር ነው የሚሆነው። ቁጥር ልስጠውት እሺ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና አዎ በሙሉ ክፍያ ስንት ነው? ባንክ እኮ ሳይመሰል ያ- ይነግሮታል አባት ደውሉላል።
እሺ እኔ ጌታ ዜሮ ዘጠኝ አስራ አንድ ሀያ ስድስት ዜሮ ዘጠኝ ዘጠና ልክ ነው።
በትክክል እናመሰግናለን።
እናመሰግናለን።
እሺ